hello እሺ ወይ አባ እሺ እያየሁት አሁን እየሰራ ነበረ።
አዎ fire crash ኡ እየዘለለ ነው። fire crash ኡ fire crash ኡ ነው እምቢ እምቢ አለ እምቢ ብሎኛል ያልከኝ አይደለ?
አዎ fire crash ኡ እምቢ ብሎን ነበር። አዎ እሺ አሁን እየሰራ ነው።
አዎ አሁን እየሰራ ነው። እዛኛው የቲቪው ላይ ግን አልመጣም። አንደኛው የቲቪው ላይ penal- ማለት ነው።
penalty አዎ penalty TV ላይ አልከፈተም።
አልከፈተም። አዎ እንትኑን ብቻ ነው ያመጣው። ይሄ እንደኝ ዲስፕሌይ ሰባት ምናምን ብሎ
የእሱ ኢንዲስክ ላክልኛ። ሌላ እንትን ላይ ነው እሱ እ- ራሱ ላይ ነው እዚሁ ላይ ነው።
ራሱ ላይ ነው።
አዎ
በቃ እሺ ቼክ አደርገዋለሁ።
እሺ እሺ